ሄሎ ሄሎ ወይ እሺ ንገረኝ፣ የቤተሰቤ ቁጥርን ደግሞ check ላድርግልሽ።
ዜሮ ዘጠኝ አስራ አምስት አርባ አንድ ዜሮ ዘጠኝ አስራ አምስት አርባ አንድ
አስራ አምስት አርባ አንድ ዘጠና ስምንት ስልሳ ሁለት ስልሳ ሁለት እሺ
እንደው አንቺ ጥሩ ሰው ነሽማ ደወልሽልኝ።
እሺ የመቼ ነበረ እንትኑ እ፣ በአንድ ነው የዛሬ ነው አይደለ?
በሰላሳ በሰላሳ
ያ አዎ እሺ deposit ኡ በሰላሳ ነው እሺ
ያው ራሱ ከቻፓ እሺ አይ እንትን ገብቷል ስላሉ ላየው ብዬ ነው
ያው ቻፓ ራሱ የላክልኝ approve ቢያርጉልህ ያለችኝ ራሱ
እሺ ያው አሁን ያዋራኋት approve አብሮ ቢያርጉልህ ብላኝ ምናምን ያው ቴክስት ልኬልሻለሁ ፎቶ
እሺ እሺ እና ስታ ወደ ወደ እናንተ ደውዬ የት ልጁ አለ? እሺ አናግረኝ ቅድም ያልከኝ ልካዋል። አዎ እሺ ቻው ኮንታንት ቤስ አፕሮቭ ብላለች። እሺ እሺ እነሱም እና- ሰክሰስፉል ነው ብለው ልከዋሉ። እሺ ቼክ ላድርገው።
አዎ ከዛ ስደውል ወደ ቤስት ቢት እ፣ ልጁ አናግሮኝ ነበር። እሺ ያደርግላለሁ አለኝ። አቋረጠብኝ። እኔ እንጃ አሁን ደግሞ ለሻይ ወጣልሽ። አህ ወይኔ በእናትሽ እሺ ይኸውልህ አንዴ እሺ ጠብቀኝ፣ ችግር የለውም check አ- እኔ አይደል የደወልኩልህ፣ ችግር የለውም ጠብቀኝ።
thank you thank you ማ ገና ዛሬ ገና ጋ- ገና ዛሬ ስትደውሉ
እሺ እንዳውም ሰልምሻለሁ አንቺ
እሺ አንዴ እሺ load እያደረገ ስለሆነ ነው እያጠበቅኩ ነው። እሺ እየጠበቅኩ ስለሆነ ነው።
okay እንጠብቅሻለሁ።
እሺ
አዎ busy ስለሆናችሁ እንደማመጥ ብዬ ነው።
እሺ ይኸውልህ የቤተሰቤ ቁጥር ግን ይሄ ነው
አዎ አስራ አምስት አርባ አንድ ሁለቱም ላይ አለኝ።
እኮ ያኛውን ንገረኝ እስቲ። እነሱ አሁን balance እንደሆነ ያሉት ገብተዋል ያሉት ሌላ ቁጥር ነው። እስቲ እንትን በለኝ እዚህ እሺ አርባ ዘጠኙ deposit ያደረኩኝ በዛኛው ቁጥሬ ስለሆነ አርባ እኮ ዘጠኝ እሱ ዘጠና ንገረኝ።
ሰባት አይ እሱ ላይ ነው ገብተዋል ያሉት ንገረኝ። ዘጠኝ እሺ አርባ ዘጠኝ እሺ
ዘጠና ሰባት ዘጠና ሰባት አስራ ሁለት አስራ ሁለት ሰቨን ሲክስ ሰቨን ሲክስ ሰቨን ሲክስ እሺ ይህ የሲቢ ብር ቁጥርክ ነው?
አዎ በዚህ ላይ ነው ሲቢ ያለኝ።
እሺ እስቲ እዚህኛው ላይ ያለው በቦቸራ ያለው ነው። እስቲ ያሁን ያሁን ይሁን ንገረኝ። ዜሮ ዘጠኝ አስራ አምስቱን አስራ አምስት አርባ አንድ አርባ አንድ ዘጠና ስምንት ስልሳ ሁለት ዘጠና ስምንት ስልሳ ሁለት ስልሳ ሁለት በ- በዚህ ገበያ ነው።
hello ወይ ማ ይኸውልህ ይኸው እነሱ እንትን ገብተዋል ብለው ያሉት የላኩት transaction አለ አይደለ?
አ እሱን check ሳረገው deposit ያረግከው balanced ሆኖ ነው ያለው እዚህ ላይ። እስቲ check አርገው።
በሲቪ አሁን እሱ ልጁ እንደውም ልኮልህ አይደለ? ልኮልሃል አላልኩህም?
አ ይሄ አሁን አንተ የላክለትን ቴሌግራም ላይ ያወራከው ሰው ማለት ነው ለቻፖች አዎ።
ልኮላቸው ነበር እና successful ብለው transaction ልከው ነበረ። እሱን ሳስገባው እዚህ ጋር balanced ነው የሚለው። እስቲ አንተ እኮ- account ላይ check አድርገውና account ኤ ላይ ገባው አስራ አምስቱ ላይ ግን ዘ- ዜሮ ሳንቲም በአስራ አምስቱ
አ የለም እሺ ወይ ደግሜ እንትን ልበላቸው፣ ምክንያቱም እነሱ የላኩት transaction ላይ ስገባ እሱ ገብቷል ነው የሚለው balanced። ሌላውን ደግሞ approve ላደረገው ስል pending ላይ ነው ያለው አንድ ሁለት መቶ ያለው ማለት ነው።
አ ካልሆነ ወይ ድጋሚ ልላክላቸው አ pending ላይ ያለው future እኮ ያው እነሱ እነሱ ገብተዋል ያሉት transaction ሳየው deposit ሆነዋል ሁለት መቶ ብሩ ነው የሚለው።
አ
እ፣ ሌላ ደግሞ ሳረገው approve አድርጉት በላቸው ደግሞ ያሉትን ሳየው ደግሞ pending ላይ ነው ያለው ምንም አላረገልኝም።
አ pending ላይ ያለው እኮ አዎ future ይኸውልህ ይኸውልህ ደግሞ እንትን ልበልልክ እነሱ የላኩልኝን ቴሌግራም ላይ ልላክልክ successful ብለዋል ያሉትን ማለት ነው። ችግር የለውም check አድርገውና ካልሆነ ደግሞ ድጋሚ እንልክላቸዋለን።
አ እያደረኩት ነው። ምንም የለም።
እኮ ይኸውልህ አሁን እሱ የላከላቸው የነበረውን ልላክልክ እነሱ ያሉትንም ላሳይክ።
hacker ነው hacker hacker ተጠንቀቂ